ሄሎ አቶ ሰለሞን አቤት አቤት ወይ እንዴት ነህ ሰላም ነው አለን እኔ እኔ የምልህ ወይ አርብ ዕለት ታመነ የሚባለው እንትና driver ማለት ነው እሺ እ የሊዲያን order ይዞት ነበር አይደለ?
አዎ እሱ ነገር እ፣ ተመላሽ ተደርጓል እና እ?
እሱ ነገር ተመላሽ ተደርጓል ወደ store መጥቷል አዎ ሁለቱ አቮካዶ እና pineapple ብቻ ነው የመጣልኝ። ግን ሁሉም ደግሞ እዚህ ጋር ሳየው picked up ብሎታል እና አ ፒክዳፕ ተብሎ ሌላ ቦታ ሌላ ሊዲያ ባል ልጅ ጋር ተመሳሳይ ቦታ ላይ አውርዶት ድጋሜ መልሶ ይዞት መጥቷል ወደ ስቶር በስተት ሌላ ቦታ አውርዶት እና እ፣ አላት የሚወጣ ስለሆነ ኮምፕሌን ውስጥ